ሄሎ እሺ አቤት።
ጤና ከቤስት ቤት ነው። ሶስና ሰላም ነው።
እግዚአብሔር ይመስገን።
እሺ ዳኒ ነኝ።
አዎ ይኸውልሽ ይኸውልሽ እ እየሰራች ማለት ነው። ኮኔክሽን ጠፍቶ ነበረ ያላወጣችሁ ሴትልመንት አለና አሁን ላይ ፓስወርድ ቀይራችኋል። ዳታዋን እያሳያት አይደለም። የመጀመሪያው ፓስወርድ እ ፓስወርድ አልተቀየረም የነበረው ነው።
እሺ ዳታውን እንዴት አያሳይም? ራሱ ከሆነ እኮ ያሳያላ። ሪዛልት ከወዳዛ አይደለ ሰሞኑን የሰራችው የነበረው ኖ ዳታ ነው የሚለው።
እሺ ቀሻን አዎ ቼክ አድርገው። አሁን አንዳንድ ሺህ ብር ይሰጣል። ይዛ ሙሉ ብር ሄሎ
አቤት ሎጊን አድርጋ እኮ ማየት ትችላለች።
ይሄው ኖ ዳታ ነው የሚለው እያልኩክ ነው እያየሁት አይደል? አንተም የከተል እየነገ መውጫ በጎን ላይ ያለው አይደለ አዎ አዎ እኮ የራሷ እንትን ላይ ገብታ ሎጊን ማየት ትችላለች ነው የምልሽ።
ክፈቺ። ይሄው በእሱ አይደለ እናንተ የከፈታችሁት ሎጊን ሆኗል እኮ ኦኬ ሎጊን ሆኗል። ግን ይህን ሰዓት አሁን እየነካክት ስትኖር በወዲያ ሪዛልቱ ቦታ no data የሚለው ቦታ በቀስት አድርጎ ያሳይ ነበረ ሰሞኑን የሰራቸውን እንትን result ኦች።
አ በጎን ይመጣል።
ይሄ አዲስ ነው account ኡ no data ነው የሚለው።
ከሱ እም?
ይደውልሻል። ሄሎ እ?
ሄሎ ወይ?
ሶስና፣ አሁን አቤት።
ይደውልልሻል። እሺ ተስፍሽ ይደውልልሻል። አሁን እሱ ያወራል።
ይደውልልኝ። እሺ ችግር የለውም።